ስጥልን በስቤት ቤቲ ነው የምደውለው
ሰላም ነው? Hello ስጥልን በስት ቤት እሺ፣ እሺ፣ ሰላም ነው አይደል? ሰላም ነው ወይ?
ሰላም ነው ሰላም ነው። ምን ነበር?
እንትን ፈልጌ ነበር በእናትሽ ባለፈው ከአምስት almost አራት ቀን አምስት ቀን ይሆናል እና እሺ ከእናንተ በ SantimPay ወደ ቴሌብር ልኬ ነበር ሁለት ሺህ ብር።
Okay። በዚህ ስልክ ነው አዎ ነገ ሐሙስ ቀን መሰለኝ አይደል? ሐሙስ መስ- ወይ ዓርብ?
ሐሙስ ሐሙስ ሐሙስ ሌሊት አካባቢ ስድስት ሰዓት አካባቢ ማለት ነው።
እሺ አንድ ደቂቃ እሺ፣ check ላድርግልክ።
እሺ። እና ከቻልሽ እስኪ reverse ማድረግ የሚቻል ከሆነ please።
እሺ revert እንዲሆን የፈለግከው
ወደዛ አልገባ አላ ታዲያ ምን አባቴ ላድርግሽ? እኔ እኮ ግራ ገብቶኝ እኮ ነው።
ኧረ፣ እ ቤትዬ please አሁን እናስተካክለዋለን፣ እናደርገዋለን።
እሺ፣ እሺ የእኔ እናት እ? ከዚህ በፊትም ደውዬልሽ ነበረ።
አዎ ትንሽ አስቸግረው ነበር system ሳንቲም ቤት።
Okay።
እስቲ አሁን የተስተካከለ መስሎኛል እና revert አደርግልሃለሁ።
እሺ፣ አገኘሽው? አሁን እያየሽው ነው?
አይ ቆይ ትንሽ connection አስቸግረን load እያደረገብኝ ነው ስልክ።
እሺ፣ እሺ፣ ችግር የለም ጠብቀሽ።
ሁለት ሺህ ብር አዎ፣ ሁለት ሺህ
እሺ፣ ወደ ቤት ቤት revert አድርጓል። እሺ ስለዘገየብህ በጣም ይቅርታ።
እሺ፣ ተደርጓል።
አዎ አድርጌልሃለሁ።
Thank you. እሺ፣ እሺ፣ ቤት ተደዋውለን መልካም ቀን።
አመሰግናለን። መልካም ቀን ላንተ።
እሺ፣ እሺ።